ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። cash out ብዬ ነበር ቤስት ቤት ላይ መቶ ብር እና በ voucher ነው አልፈለኩትም ነበር። ወደ account ኤ ትመልሱልኝ አላችሁ አንተ ነህ መመለስ የምትችለው።
እኮ cancel ስለው የለም፣ ለዛ ነው።
አዎ አንተ ነህ። voucher code አለው አይደለ?
ኮዳ ነበረው።
አዎ ኮድ አለው። account history ስትገባ voucher history የሚል አለ። ከዛ wow voucher history ስትገባ ኮዱን ያመጣልሃል። ከዛ ከዛ በኋላ ኮዱን ትጽፈውና ወይም ደግሞ ኮፒ ታደርገውና okay deposit የሚለው ስትገባና voucher ትመርጣለህ። ከዛ okay የ- የሆነች box ነገር ትመጣልሃለች። insert the code የሚል እዛ ውስጥ ኮዱን ታስገባና deposit ስትለው ወደ account ይመለሳል።
okay thank
እሺ